ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም ነው እናት።
ሰላም እንዴት ነህ?
ማታ እንትን withdraw አድርጌ ነበረ።
እሺ፣ አንዴ ጠብቀኝ።
እሺ ሰርቼ ስመጣ እኮ ነው። አቶ ብሩና አቤት።
ሰላም ነው እናት።
ሰላም እንዴት ነህ?
እግዚአብሔር ይመስገን። ትላንት withdraw አድርጌ ነበር፣ አልገባልኝ ይመስለዋል።
እሺ፣ ስንት ብር ነበረ?
አራት መቶ ብር።
እሺ፣ ትነግረኛለህ የቤስት ቤት ቁጥር?
ስልክ ቁጥሬ ነው አዎ።
ዜሮ ዘጠኝ ሰማንያ ዘጠኝ
እሺ፣ ስልሳ
ሰማንያ ዘጠኝ ስልሳ
ሰባ ስምንት ሰባ አራት
ሰባ ስምንት ሰባ አራት ሰባ ስምንት ሰባ አራት
ዛሬ ነው ትናንትና?
ሄሎ ትናንት ነው ዛሬ?
ትላንት ማታ እሺ፣ አራት መቶ አይደል?
አዎ
እሺ፣ በ voucher ነው የሞከርከው አራት መቶ ብር
በምን voucher የሚባል በ voucher ነው የሞከርከው እና ስልክ ላይ ነው ያለው ብሩ።
okay ስለዚህ ምንድን ነው የማደርገው ስልክ አቅራቢያ የቤስት ቤት ሱቅ አለ።
የለም እሺ፣ ስለዚህ ወደ ቤስት ቤት account መልሰውና
እሺ አንቺ ትመልሻለሽ አይ እኔ ማድረግ አልችልም፣ አንተ ነው ማድረግ የምችለው። step ኦች አሉት ልንገርህና፣ እሺ እሺ መጀመሪያ account history ላይ ግባ።
ምን ላይ ልግባ account history እሺ ቆይ አንዴ ጠብቂ ኖርማል ነበር ብታረገው
ሶስት ሶስት ሶስት አድርገዋል። ነባ ምን ቢሉ ጥሩ ለራሳ
ኧረ አልከፍታለኝ ይሄ እንትን ይቅርታ ማየን ብያለሁ ችግር የለውም። እሺ ችግር የለውም።
ያጠፎታ
እማ እምቢ እያለኝ ነው ንገሪኝ እንትኑ እሺ መጀመሪያ folder ኡ።
account history ላይ ትገባና ምን ላይ account history፣ okay ከዛ voucher history።
account history አዎ እሱን ደግሞ ስትነካ voucher history ይመጣልሃል።
እሺ voucher history ላይ start date እና end date የሚል አለ። እሱ እሺ ላይ ቀኑን ታስገባለህ፣ የትናንትናና የዛሬን ቀን ማለት ነው።
እሺ ከዛ search ስታ- ስታደርገው ብሩና ኮድ ይመጣልሃል። ኮዱ ስድስት digit ነው። አንድ okay።
spelling አለው መሀል ላይ እሺ። ስለዚህ እሺ፣ እሱን ከዛ?
ኮድ እሱን ኮድ deposit ታደርገዋለህ ማለት ነው። deposit ታደርግ ቻፓ ሳንቲም አይደል የምትጠቀመው?
ምን ላይ ነው deposit ማድረገው ቻፓ ላይ እ፣ no አይደለም፣ voucher እ።
የሚለው ላይ ነው የምታደርገው። በ voucher ስላወጣው መጀመሪያ deposit አድርገው ወደ voucher ትመልሰዋለህ፣ ወደ ቤስት ቤት ማለት ነው። ከ voucher ላይ
okay፣ እሺ ቆይ ወይ ደግሞ በሌላ ስልክ ልደውልሽ ምናልባት በዚህ እየደወልኩ ስለሆነ ነው ኢንተርኔት እሺ፣ እንዲያ ችግር የለውም። እሺ፣ ቤዛን አገናኙ በላቸው ደውልና።
እሺ እናት እሺ